አቤት አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥን። ሰላም ነው?
እግዚአብሔር ይመስገን አለን።
እ፣ እንመካከር የሚለውን አይ ማስታወቂያ ላይ አይቼ ነው እና እሺ፣ ከየት ነው የሚደውሉት?
ከአዲስ አበባ ነው።
ነው እሺ፣
ይህ ሀሳቡ በጣም አሪፍ ነው እሺ እና እ፣ እ፣ ከዚህ ያለው መስሪያውም ከዛ ወደዛም እ፣ ሽምቅ ውጊያ እንትን የሚሉትብን ሀገራችን የሚረብሹትን ይሄ ምክክሩ ሀሪፍ ነው እና ስለዚህ ከወደዚህ ንጹህ ሆኖ ከወደዛም ንጹህ ሆኖ መመካከር አለበት። እንመካከር ነው እንደኛ ይሰማል አይደለ? አሎ አሎ አሎ አሎ